ሌላ
ደወልሽለት?
አይ አልደወልኩለትም። ስራ ይዤ አልደወልኩለትም። እደውልልሃለሁ ቆይ።
እንደዚህ እያደረገብኝ ነውና ይዤው ልመጣ ነው። አንተ መሰረታዊ ለውጡን አንተ ስለምታውቀው ምናምን ብ- ምን እንደሚልሽ አላውቅም። ጠፍታችኋል እንዳይልሽ
እሺ እ?
እሺ ነው ወይስ እዛው ሰፈር ዝም ብለን እዛ ወ- ገራዥ ቤት እናሳየው?
እ? ቆይ ላው ልጠይቀውና እስኪ እ?
ልጠይቀውና ምን ይሆን ይሆን ምናምን ብዬ ልጠይቀው መጀመሪያ።
እ፣ እንደዚህ ብሎኝ የሆነ እንትን አስደርጌው ነበረና ቅሪ ላይ ሆነ አላውቅም እኮ እኔም ግራ ስለገባኝ ነው። እ? እ? ምን አልክ?
ምክንያት ልምጣ አራት ኪሎ እኔ ስራ ቆምኩኝ እለዋለሁ።
በቃ እሺ እሺ ቻው።